ሄሎ
ሄሎ ሰላም ጤና ይስጥልን። ቤት ቤት ሰላም ነው።
አለን ነበረ
ከቡታጀራ ነው የምደውለው። ብርሃን ይባላል።
እ
ብርሃን እባላለሁ።
እሺ ብራኔ ምን ነበር?
እ እንትን redeem ያልተደረጉ ticketኦች ተልኮልኝ ነበር።
እሺ
እ ቁጥሮቹ እንዳለ ትክክል አይደሉም።
እ የት ነበር ብራኔ?
ቡታጀራ
ምንድን ነው የሚሉክ
ምኑ ስታስገባ?
ቁጥሩ የተላከው ቁጥር አጭር ነው። እ redeem የሚደረገው ቁጥር አይደለም የላካችሁልኝ። አዎ፣ slip ኡ አይደለም ልክ አይደለም። ሙሉ check አድርግ።
እ
እንትኑ ብራኔ ልንገርሽ፣ ተመስገን ቡታጅራ ነው።
አ እንትኑን ልንገርሽ፣ ምን ሆነ?
username ኡ
እሺ username ኡ ፊታ ፊታ ሐዋሳ ቦሌ ነው ምናምን ነው።
okay እሺ፣ ቆይ እስኪ check አድርግልክ።
እሺ፣ አሁን መልዕክት ልኬ ነበር አልመለሳችሁም።
ቴሌግራም የጽፈልህ ነበር?
አዎ አዎ
check አድርግ እና
እሺ፣ ቆይ check አድርገው።